ሀሎ ቤት
ሀሎ፣ ጤና ይስጥልኝ ቤተሰቦች።
አለ ሰላም ነው አለን። አሁን በደወልኩበት ቁጥር ለመክፈት ፈልጌ ነበር።
እ፣ account ነው
እ፣ ሞባይል ላይ ማለት ነው።
አዎ ይችላሉ።
እምቢ አለኝ።
እሺ Best Bet dot bet ላይ ገብተው register የሚለውን ነክተውታል አይደለ?
አዎ አዎ፣ እሺ ስልኮትን ሲያስገቡ ዘጠኝ ብሎ ነው የጀመሩት።
ዘጠኝ አዎ።
እሺ password ሲያስገቡ የመጀመሪያዎቹን ሁለት ፊደል ያድርጓቸውና
Okay የመጀመሪያውን capital letter ሁለተኛውን small letter አድርጉት።
Okay፣ እሺ ከዛ አምስት ቁጥሮችና መጨረሻ ላይ አንድ symbol ይጨምሩ። እሺ ወይ ኮከብ ወይ መሰላል ማለት ነው። እሺ